ወይ hello ወይ ወይ ይኸው ሁሉም ገብቶላል። እሺ ውሽ ነው
check አደል ከዛሬ ብቻ አይደል ከትላንት ጀምሮ ያለው ነው።
የትናንትናም አለው።
አዎ
እሺ የዛሬዎቹ ግን ገብቶልሃል እንዳለ የ- ግማሹ የትናንትናም ገብቶልሃል። እ፣ ሁሉም ገብቶልሃል። የትናንትናው ሙሉ ገብቶልሃል።
እዚህ እንትኑ ላይ sorry ኮርሱ ላይ እኔ አይቻል አስር አስር ብቻ ነው የገባ ከትላንት ጀምሮ እኔ ወደ ሀያ አንድ ሀያ ሁለት አካባቢ ነው የላኩት።
አስር አስር እያደረግ አ እሺ ቆይ እንደዛ ደግሞ ከሆነ ልቁጠረልክ እዚህ ይኸውልህ ትናንትናው ለምሳሌ አስር አስር እያደረግ ስንት ጊዜ ገብቶላል መሰለ አንድ ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ አስር አስራ አንድ አስራ አንድ ገብቶልሃል አንድ failed ብሎ ተመልሷል ወደ ወደ Best Bet account
okay
አንድ failed ወደ?
ብሎ ወደ Best Bet- ወደ Best Bet account ክ ተመልሶልሃል አንደኛው ማለት ነው እንጂ አስራ አንድ አ፣ መቶ አስር ሺው ገብቶልሃል ወደ አዘዝከው
check አድርገሻል በደንብ ምንም የቀረ የለም። እኔ እኮ ከሶስት ቀን ምናምን refresh ጀምሮ አድርገው ያለ ያው refresh አድርገው እሺ ሁሉም ገብቶልሃል እሺ።
እሺ እሺ መልካም ሎ ቻው